ጤና ይስጥልኝ። ሁሉ ስፖርት ነው እባክዎ የምንወዳው።
hello፣ ስፖርት ነው እባክዎ የምንወዳው።
አሁን ከሁሉ ስፖርት ወደ ቴሌብር ገንዘብ ተልኮ ነበረ። ቴሌብርም አልደረሰም። ሁሉ ስፖርት ላይ ደግሞ ቆርጦታል።
እሺ፣ ከ transaction history ላይ ያልገባሎትን ፎቶ አንስተው በቴሌግራም ይላኩልን።
ፎቶ አንስተን ቴሌግራም ላይ አዎ።
የተላከበትን ቁጥር ማለት ነው።
አይ ከዝውውር ታሪክ ላይ ያልገባሎትን
እስኪ እሱ ጋር እናያለን። እስኪ እሱ መግባት አለበት ግዴታ።
አዎ፣ እሱን ካላኩ ማስተላለፍ አንችልም።
እሺ፣ እሺ አንዴ ሊሆን